አሎ
ጤና ይስጥልኝ።
ወይ ከቢጫ ነው ደውለው አሁን ደውለው ነበር። ደንበኛችን መስመሩ ተቋረጠ።
ተቋረጠ። አዎ እስቲ ነንበሩን እየነገሩኝ ነበር።
አዎ ልድገምልሽ።
አዎ ሁለት ዜሮ
ሀያ ሀያ ሰባት ሰባት አንድ ሀያ አንድ ሀያ ሁለት ሀምሳ አንድ
ዜሮ ሁለት ሀምሳ አንድ
ሀያ ሁለት ሀምሳ አንድ እሺ፣ አንዴ መስመር ላይ ጠብቁኝ። አራዳ ክፍለ ከተማ ዜሮ ሶስት ዜሮ ዘጠኝ ቁጥር ሁለት ነው።
እ ቁጥር አንድ ነው። ያው አንድ ነው ቲን ነንበራችን ችግር የለም።
እሺ ስሞት ማልበል
አቤት
አቤልማ
ጸጌ
ቅርታ ደመኛሽ አቤልማን አሉኝ።
አቤት ጸጌ
ኦኬ አሁን የደወሉበትን ስልክ ቁጥር ላይ ያስሉት።
ያዥ ያዥ ያዥ
የት አካባቢ ነው የሚገኙት?
እ ደጃችሁ
ምንድን ነበር የተበላሸበት ደመኛሽ?
ፍሪጅ ነው ፍሪጅ ፍሪጅ
ምንድን ነው አይቀዘቅዝም ነው?
አይ ከዚህ
መብራት አለው ግን ሲሰካ
እ መብራት አለው አይ ሲሰካ?
የለውም የለውም ምንም የለውም ምንም ሞተሩም አይነሳም መብራቱ እሺ፣ ደመኛችን መስጠት ስላልፊድ ክፍሉ የጥገና ክፍሉ ይመጣሉ። ሌላም ረዳት ነገር አለ?
የለም አመሰግናለሁ ስለደወልን እናመሰግናለን። አገልግሎት ይዘልፍን ሀሳብ አስተያየት ከሚከተለው ድምጽ ባለ መልካም ቀን